ጤና ይስጥልኝ ሁሉ ስፖርት በምን ልርዳዎት?
hello ሰላም ነው።
እግዚአብሔር ይመስገን።
ስለ ኦንላይን እንትን ለመጠየቅ ነበር።
እሺ
እ ከሁለት ቀን በፊት ሁለት ሺህ withdraw አድርጌ ነበር ከሁሉ ስፖርት ማለት ነው እሺ ወደ ቴሌ ብር።
እ ከዛኔ ግን ሳይገባ ቀረ። ሁለቱም ጋር የለም።
እሺ ከሁሉ ስፖርት ላይ ይግቡና transaction የሚል አለ አይደለ?
አዎ እሱ ውስጥ ይግቡና እ ያስገቡ ያስገቡትን transaction history ያስተላለፉበትን screenshot አድርገው ቴሌግራም ላይ ይላኩልን።
እ transaction number ኡ transaction history የምትለው አለች። እዛ ላይ አዎ።
ያስተላለፉበት እ ብር አለ successful የሚል አዎ።
ማለት ነው። እሱን screenshot እሺ።
አድርገው ቴሌግራም ላይ ይላኩልን።
እሺ ቴሌግራማችን website ኡ ላይ አለ እ የጥያቄ ምልክቷ ጋር
የት አለ ቴሌግራም እንትኑ እዛው website?
home ኡ ላይ የ- አዎ።
የጥያቄ ምልክት አለች አይደለ? እዛ ጋር አዎ ያገኙታል እ የቴሌግራም ምልክት።
okay እሺ